አቤት።
አንተ ነህ?
ወይ እንዴት ነህ? ወይዘሮ ሎሚ ይገኛለሁ።
እ ወይዘሮ ሎሚ ይገኛለሁ። Confirmation ማን ነው የሚሰበስበው?
ምን አልሽኝ?
ወይዘሮ ሎሚ ይገኛለሁ ብላለች። Confirmation ማን ነው እሺ፣ እሺ።
ማን ነው? እንትን ሌሎችንስ confirm እያደረገች ነው ማነች?
ያለው? እኔ አላውቅም። እኔ አሁን የተነገረኝ እ?
የተነገረኝን ነው የነገርኩህ እ? እሺ። Hello hello፣ ወይ በቃ የተነገረኝን ነገርኩህ። የሌሎችን ጠይቅ አትጠይቅ አላወቅኩኝም።
ሳራ የለችም?
አሁን ወጣች። አሁን ነው የወጣችው። እሺ